hello hello፣
አቤት።
ሰላም ከ ChipChip ነበር ምደውልሎት።
እሺ እ፣ ይቅርታ ማንጎ አልመጣልዎትም ነበረ።
አ
እሺ፣ ሶስት ኪሎ ነው አይደል? አጠቃላይ አ የት ነበር location የሞሉት?
አ፣ ጋርመንት ጋርመንት።
አዎ። ከፈለጋችሁ ደግሞ እንትንም ቸርችል ሮድም ማምጣት ትችላላችሁ፣ ከፈለጋችሁ እሱ የሚቀርብ ከሆነ ይሄኛው ስለሚርቅ።
ስለዚህ እ፣ የት ላድርግልዎት? ለነገ ቸርችል አድርጊው።
ቸርችል ላድርገው።
አ ትራኮን ህንጻ።
እሺ፣ እሺ። ነገ driver ኦች ሲደውሉ ያንሱላቸው።
እሺ፣ እሺ፣ እሺ፣ መልካም ምሽት።
እሺ ናንቺ እሺ